ይስጥልን። አፍንጫን ይስማማከል
አሁን ይስጥልን። አሁን ደውለን ነበረ አምቡላንስ ላኩልን ብለን።
በዚህ ስልክ ነበር የደወላችሁት?
አዎ ብዙ ስልክ ነበር።
አሁን በደወልሽበት ስልክ
አዎ በዚህ ስልክ
በዚህ ስልክ አልደወላችሁም ይመስለኛል።
በዚህ ስልክ ስልሳ አምስት አስራ አንድ አይደለም እ እ
ስልሳ አምስት አስራ አንድ ብለን ነው የደወልነው።
እሱን ሳይሆን በዚህ በያዛችሁ ስልክ ነው ወይ የደወላችሁት?
አዎ በዚህ ስልክ ነው የተደወለ
እሺ ዜሮ